ሄሎ
አሎ ሰላም ጤና ይስጥልኝ ቴሌቪ
ጨዋታው ስለ አልገባኝ
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት game የሚል አለ በእንግሊዘኛ ሰባት ቁጥር ላይ ቋንቋ ይምረጡ ከእንግሊዘኛ ወደ አማርኛ
እሺ
ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድልዎትን ይሞክሩ የሚል አለ እርስዎ ጌሞቹን መጫወት ይችላሉ እሺ እሺ ይዩትና ግልጽ ያልሆነ ነገር ካለ መደወል ይችላሉ እሺ እሺ እሺ መልካም እድል